ሄሎ ጤና ይስጥልኝ።
ሰላም ነው አባ?
ሰላም ቢኒያም እባላለሁ። ጉዳዩን የደወሉት ምን ልርዳዎት?
አዎ ለምን መቅረብ ነበረ?
እሺ ሙሉ ስሞትን ይንገሩኝ።
ሲሳይ ተስፋዬ ግርማ።
አቤት ሲሳይ ተስፋዬ ግርማ።
ሲሳይ ተስፋዬ።
አዎ
እሺ ሲሳይ የሚጠቀሙት ስልክ ይህንን ነው?
አዎ አዎ
ሄሎ
አይ ነው አዎ አዎ አዎ አባ ሰላሳ ዘጠኝ ሀምሳ አንድ ሰባ ስምንት ሰባ ስምንት አዎ።
እድሜዎት ስንት ነው?
ሀያ ስምንት
ሄሎ ሲሳይ አቤት ሀያ ስምንት ሀያ ስምንት